ጤና ይስጥልኝ ጊዜ
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
ከ BeU ነበር የምደውለው እሺ በዘጠና አራት ዘጠና ሰባት order ነበር።
እሺ ምን ነበር chicken- ወዛው አንድ special chicken ሻርማ አልታዘዛችሁ?
ዘጠና አራት ዘጠና ሰባት አ
okay አይ አልታዘዝም አሁን በጠይቀኝ ነበረ
text አልገባላችሁ?
text እኮ አልፎ አልፎ ነው እየገባ ያለው እንደውም ምንድን ነው እ hello ወይ እና አልተቀበላችሁ?
አዎ፣ ዘጠና አራት ዘጠና ሰባት ነው ያልሽኛ
ዘጠና አራት ዘጠና ሰባት አዎ
special ሾርማ አንድ ነው አንድ ሻርማ ታዛችሁ ነበረ።
አይ እኔ አለ አልተቀበልኩም order ማ እሺ ይሰራ አይቆይም ይሰራ ወይስ ምንድን ነው የምትይው ልጁ መጥቷል driver ኡ በስንት ደቂቃ ይደርሳል ግን?
አይቆይም በቃ አሁን ሰጠዋለሁ እናንተ ስታዙ እየጠበኩ ነው እንጂ ሰልቷል በቃሽ አሁን እሰጠዋለሁ። እስ ይሰራ እሺ እናቴ በእናትሽ ቶሎ ስጪልኝ።
ችግር የለም እሺ